ከቶ ምን ሆና የሆነ ጉብል የቀረች ያንጋራ ዞረች ሄደች ያንጋራ ዞረች ያንጋራ ዞረች ሄደች ያንጋራ ዞረች ከቶ ምን ሆና የሆነ ጉብል የቀረች ከቶ ምን ሆና የሆነ ጉብል የቀረች ሄደች አሉኝ እንጂ ያንጋራ ዞረች መሄዷን ሳላውቀው ያንጋራ ዞረች ሄደች አሉኝ እንጂ ያንጋራ ዞረች መሄዷን ሳላውቀው ያንጋራ ዞረች አላገኛት እንደው ያንጋራ ዞረች መናፈቅ የልተው ያንጋራ ዞረች መቅረቷን ጠልቼ ያንጋራ ዞረች መምጣቷን ሳስበው ያንጋራ ዞረች ጉብል ቀረችብኝ ያንጋራ ዞረች ከቶ ምን ሆና ነው ያንጋራ ዞረች ያንጋራ ዞረች የርስቲ ያንጋራ ዞረች ያንጋራ ዞረች ሄደች ያንጋራ ዞረች ከቶ ምን ሆና የሆነ ጉብል የቀረች ተማጽኜ ወንዙ ያንጋራ ዞረ ወድህ እንዲያስቀራት ያንጋራ ዞረ ጋራውን ለምኜ ያንጋራ ዞረ ገብቶ እንዲመልሳ ያንጋራ ዞረ መሄዷን ብሰማ ያንጋራ ዞረ ጉብል መጨከኗን ያንጋራ ዞረ ባይሆን ሊያማልደኝ ያንጋራ ዞረ ልኬዋለሁ ልቤን ያንጋራ ዞረ ያንጋራ ዞረች ሄደች ያንጋራ ዞረች ያንጋራ ዞረች ሄደች ያንጋራ ዞረች ከቶ ምን ሆና የሆነ ጉብል የቀረች ከቶ ምን ሆና የሆነ ጉብል የቀረች ያንጋራ ዞረች ሄደች ያንጋራ ዞረች ከቶ ምን ሆና የሆነ ጉብል የቀረች ከቶ ምን ሆና የሆነ ጉብል የቀረች አጫውታት ብዬ ያንጋራ ዞረች መውደዴን ዘርዝሬ ያንጋራ ጠብቂያት ነበረ ያንጋራ ሆነ ቢበረታ ፍቅሬ ያንጋራ ቦታውን ባላውቅም ያንጋራ ሆነ በመላ ጠይቄ ያንጋራ ወደሷ ሄዳለሁ ያንጋራ ሆነ ናፍቆትን ሰንቄ ያንጋራ ገጠር ከተማ ነው ያንጋራ ሆነ እፈልጋታለሁ ያጋራ እሷን ሳጥቼ ያጋራ እንዴት ተኛለሁ ያጋራ በእኔ አስጨከና ያጋራ ጥፋት እንዳለብኝ ያጋራ እንዳውቀው ይሻለሁ ያጋራ ጭንቀቴ እንዲቀለኝ ያጋራ ያንጋራ ዞረች ሄደች ያንጋራ ዞረች ያንጋራ ዞረች ሄደች ያንጋራ ዞረች ከቶ ምን ሆና ይሆን ጉብል የቀረች ከቶ ምን ሆና ይሆን ጉብል የቀረች ያንጋራ ዞረች ሄደች ያንጋራ ዞረች ያንጋራ ዞረች ሄደች ያንጋራ ዞረች ከቶ ምን ሆና ይሆን ጉብል የቀረች ከቶ ምን ሆና ይሆን ጉብል የቀረች ከቶ ምን ሆና